ሄሎ ሄሎ ወይ እሺ ሰላም ያሬድ እስከ ዳር ነኝ አዎ።
ከቤት ስዊት አሁን ደውለህ ነበረ አዎ እንትን ላይ ነበረ financial ላይ አልገባም በሌላ ነበር የላኩት የ account ኡን screenshot አድርግቼ የላኩትን እሺ አንተ የላክበትን የቴሌግራም account ማለት ነው user ኡ OK።
አንዴ ንገረኝ እሺ ወይ ወይ ይሄኛውን አላውቀውም ቴሌግራም ነው account እንትን እያልኩኝ ነው አስተላልፌ በሚታወቀው ልልከው ነው በቃ አሁን እንደዛ ነው የሚሻለው ይኸውልህ፣ ያሬድ እሺ።
ጥሩ ተብሎ እኛ ጋር በተመዘገበው በሱ አዎ በሱ ላክልን እሺ?
ልካለሁ እሺ እሺ በሱ user እሺ።
ላክልንና ምንድን ነበረ እሺ።
ግን እ፣ ቅ- አምስት ሺህ ብር ትኬት መቁረጫ ነበር የላኩት እሺ እ፣ ለዛ ነው OK እሺ አሁን- ከፋይናንሶች ጋር እንዲያስገ የአየር balance እንዲያስገቡልን ነው አ- አዎ balance እንዲያስገቡልኝ ነው መቁረጫ ብር ልክ ያለው አ እሺ እሺ ያሬድ በቃ እሺ እሺ፣ እናሳውቃቸዋለን አመሰግናለሁ።
ችግር የለም። እኛም እናመሰግናለን እሺ በሱ ላክልን እሺ